ከሆነ ጤና ይስጥልን ቤት ቤቲ ነኝ ምን ልርዳው
እናቱ ሰላም ማወቅ ፈልጌ ነበር።
ምን ማወቅ ፈለክ?
ውጤት የምን የ cashier code ልንገርሽ እና አሀ እሺ እሺ my bad ይቅርታ ልክ ነህ።
እሺ ከሸርኩ አስራ ሁለት አስራ አንድ አስራ ሁለት አስራ አንድ ዜሮ ሰባት ሀያ ዘጠኝ
ዜሮ ሰባት ሀያ ዘጠኝ አ
እሺ እስካሁን ሶስት ጨዋታ ወጥቶብሃል። ጨዋታው ግን አላለቀም፣ ግን lost ሆኗል ቲኬት።
ችግር የለም። ሌላሽ እሺ ሌላ አለ?
አ አስራ ሁለት ሀያ ሁለት አስራ ሁለት ሀያ ሁለት ዜሮ አራት ሀምሳ ዘጠኝ
እሱም እንደዛው አራት ጨዋታ ወጥቶብሃል። ሁለት ያላለቁ ጨዋታዎች አሉት።
እሺ፣ ለመጨረሻ አንድ ልንገር።
ችግር የለም። እሺ እሺ፣ አስራ ሁለት ሀያ ሁለት እሺ አርባ አራት ሰባ አራት ከእርዳታ ስለሌለ ነው ከኛ ማስቸግር።
it's okay ችግር የለውም። ይሄም አምስት ጨዋታ ወጥቶበታል።
ስለዚህ ሁሉም ወድቋል። አትይኝም? እሺ ሶስት አስራ ሁለት ከሆነ- ሀያ ሁለት እሺ አስራ ሁለት ሀያ ሁለት ዜሮ ዘጠኝ ስልሳ አምስት
እሺ እሱም ነው እንደዛው አራት ጨዋታ ወጥቶብሃል።
እሺ፣ አመሰግናለሁ።
መልካም ምሽት። እሺ
እሺ።